ጤና ይስጥልኝ ድንግችም
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን። አ፣ አንድ ማስታወቂያ ለማሰራት ፈልጌ ነበር።
እሺ ይቻላል። ስሞቱን ማን ልበል?
እኔ አብርሃም እባላለሁ።
አብርሃም ማን?
አብርሃም ብራሳ።
ስልክ ልሻል አብርሃም ዜሮ ዘጠኝ
አስር
ዜሮ ዘጠኝ አስር
አስር ሰማን- ሰማንያ አንድ እሺ
ሰላሳ አምስት ሰባ አንድ ድርጅቱ ምንድን ነው?
ድርጅቱ በእርግጥ ቢዝነሱ እዚህ አይደለም ያለው ውጭ ነው ያለው እና እሺ
የትምህርት ተቋም ነው። የ cultural እና የባህል ማሰልጠኛ ተቋም ነው። ውጭ ላይ ነው ያለው የት ሀገር?
USA።
እሺ marketing department ቷ ትደውልልዎታለች። ስለደወሉ እናመሰግናለን።
Okay። አሁን ማስደወል ትችያለሽ?
አሁን ታስደውልኛለሽ?
ትደውላለች። አሁን ትደውላለች።
Okay።
እሺ ሰላም